Hello ሰላም ጤና ይስጥልኝ ድር ገበያ hello አቤት
ድር ገበያ ላይ ለመመዝገብ ነበር።
ምን አልከኝ?
ለመመዝገብ ነበር፣ ምንድን ነው የምትመዘገበው?
ስራ ለመስራት
እኮ ስራ ለመስራት የሰላሳ ሺህ ብሩን ማስታወቂያ አይተህ ነው ወይስ ምን ነበር? ይቅርታ አልገባኝም።
ማስታወቂያ ይችን የትኛው ማስታወቂያ ነው ያየኸው? ምን የሚለው
ድር ገበያ የሚል
ገባኝ። ግን ከእናንተ ጋር መስራት እፈልጋለሁ አልከኝ አይደል?
አዎ፣ እኮ በምን ዙሪያ ነው ከኛ ጋር መስራት የምትፈልገው?
በቃ
Hello
እ አገልግሎቱን ለማግኘት ፈልጌ ነው።
አገልግሎቱን ለማግኘት አዎ።
እሺ፣ አገልግሎቱን ለማግኘት ከሆነ ምን ዕቃ እንዲመጣልህ ፈልገህ ነው? አልገባኝም።